ፍቅር ሞንደ ወይን የጣፈጠ ከአልማዝ ከዕንቁ እጅግ ያማረ በቅንነት የሚዘራ ፍቅር ቃል ነው አሽቶ የሚያፈራ እኔማ የሚስማማ በሕይወት ዘመኔ ያበራል
ሽብሬ ሽብሬ ሽብሬ እጋ ትግበይ ሽብሬ ሽብሬ ሽብሬ ላልጨርስ ባንዴ ተናግሬ ቃል በቃል ታሪኬን ዘርዝሬ ሕይወት ሲጀምር ሃ ብሎ አቦጊዳን አስከትሎ ካልተራመዱ ሁሉን ችሎ የት ይደረሳል ተቸኩሎ ረጋ ረጋ ተገበይ እንደ ንስር ከደመና በላይ በደስታ ምንም ከንፎ ወደ ላይ ረጋ ረጋ ተገበይ መብረር ካሻሽም ወደ ሰማይ ለማጣጣም እርካታን ሲሳይ ረጋ ረጋ ረጋ ተገበይ በይ በይ ለእኔማ የሚስማማ በሕይወት ዘመኔ ማን አለ ካንቺ በቀር? ድሮስ ማን ነበር? በትዕግስት እንዲታነጽ የእኔም ያንቺም ቤት ታገሺው ፍቅር ያምራል ውሎ ያድር ያበራል
ረጋ ተገበይ ሽብሬ ሽብሬ ሽብሬ ረጋ ተገበይ ከተባለማ ፍቅር ቅር ከነቋይ ከስንቁም ቢቀር ቢመር ቢከቅነው ቃሉ ያውቅሉ ዳሩ ሰው ከምር ካንጀት ወዶ ፈልጎ ማግኘት መቻሉ ነው ክብሩ ከሁሉም እ፣ ከማስረዳት መደማመጥ ከብዙ ቃል ትንሽ ስሜት ማንበብ መልመድ መተራረም ይቅር ማለት እ፣ መተሳሰብ መተማመን ለእውነት መከባበር መፈቃቀድ መስጠት ነው ፍቅር ማለት እ፣ ካሻን አገር ሄደን ካሻን መንደር ካሻን ስፍራ ባሻን መንገድ ውለን የምናድርበት ካወቅንበት አይደል ሌላ ፍቅር ማለት በልባችን ያለው ነት ረጋ ረጋ ተገበይ እንደ ንስር ከደመና በላይ በደስታ ምንም ከንፎ ወደ ላይ ረጋ ረጋ ተገበይ መብረር ካሻሽም ወደ ሰማይ ለማጣጣም እርካታን ሲሳይ ረጋ ረጋ ረጋ ተገበይ በይ በይ ረጋ ረጋ ተገበይ እንደ ንስር ከደመና በላይ በደስታ ምንም ከንፎ ወደ ላይ ረጋ ረጋ ተገበይ መብረር ካሻሽም ወደ ሰማይ ለማጣጣም እርካታን ሲሳይ ረጋ ረጋ ረጋ ተገበይ በይ በይ
Nigga, I took it, babe.